ጤና ይስጥልኝ ሁሉ hello
hello
ስፖርት ነው የምንረዳው?
hello
hello ይሰማዎታል?
አሁን ይሰማኛል። ሰላም ነው? ደህና ዋላችሁ?
እግዚአብሔር ይመስገን።
ከቴሌብር ወደ ሁሉ ስፖርት transfer ላደርግ ብዬ እም፣ አልሰራ ያለኝ ምንድን ነው ችግሩ? ከማታ ጀምሮ system update የተደረገ ስለሆነ ነው። በትዕግስት ይጠብቁ።
አሁን ይለቀቃል?
ዛሬ ወይ ነገ ሲሰራ ይለቀቃል።
እሺ፣ አመሰግናለሁ።
መልካም ቀን።
okay።